ተራርቆ ፍቅር ለከበደባችሁ አንድ ቀን ይመጣል የሚያገናኛችሁ።
ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው። ባይ ባይ ባይ ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ ባይ ባይ ባይ ባይ ይሳካል ይሆናል አይዞሽ እንዳላልኮኝ ከጎንሽ ባይ ባይ ባይ ፍቅራችን እያሳሰበኝ በድንገት ኖዴ ባሰኝ ባይ ባይ ባይ ባይ ባይ እንዲሁ እንዳላችን